ቤት አሎ
ሄሎ፣ ወይ ሰላም እንዴት ዋልሽ?
ሰላም እንዴት ዋል?
ደህና እግዚአብሔር ይመስገን። ሰባ ሰባ ስድስት ታወጪልኛለሽ? አስታይም ነው
እም?
ሰባ ሰባ ስድስት
ሰባ ሰባ ስድስት አዎ አስታይም ነው
የድራይቨር ኦርደር አዎ አዎ ምን ብሎ እ
አሎ
ለምን አትልኪላትም? ለሰላም እሺ ይወጣላል። እሺ ቴንክ ዩ እሺ